በቃ hello hello፣ ሰላም ጤና ይስጥልን።
አቤት።
ከቺፕቺፕ ነበር የምደውሉት።
እሺ።
ያልተረከቡት እቃ ነበረ ዛሬ?
አዎ አዎ።
okay፣ ምንድን ነበረ?
አንዱ ሻምፖ ነው black shampoo እና አንደኛው ደግሞ እንትን በቆሎ በቀደም ቆይቷል፣ የተኛው ማለት ነው።
okay፣ ሁለቱም ነው ያልተረከቡት?
አልተረከብኩም። አዎ።
እሺ፣ የት ነበረ location?
ትራኮን
የት አሉኝ?
ትራኮን ትራኮን building ትራኮን የት ነው? የት ነው? ሌላ ቦታው ስም አለው ልዩ ስም?
እዛ ይመ እንትን ጋር ኢሚግሬሽን ጋር ወይንም ፖስታ ቤት ቴሌ።
okay፣ እሺ፣ ነገ ይመጣሎታል።
እሺ thank you። እሺ።
እሺ።